ኬላ ያልባች ቬጋስ በርገር ነው አይደለ?
አዎ
ፍየል ቤት ብራንች።
አዎ
እሺ ከቢዩ ዴሊቨሪ ነበር የምደውለው።
እሺ
በኦርደር ነምበር 84 50 54 ቬጂቴብል ፒዛ ሶስት ታዛችሁ ነበር አይደለ?
አዎ አዎ አልደረሰም ብሎኝ ነበር ድራይቨሩ።
ይኸው እየወጣ ነው።
እሺ እሺ አመሰግናለሁ።